ጤና ይስጥልኝ። ሰላም ነው። እንትን አልገባም። withdraw ቅድም ሁለት ሰዓት በኋላ ይገባል ብላችሁ ነበረ።
withdraw አዎ አልገባም።
እስኪ አንድ ቤት ቤት ቁጥር ንገረኝና ሌላ እሺ ዜሮ ዘጠኝ እንደገባና እንዳልገባ የለም።
እሺ አስራ አምስት አስራ አምስት ዜሮ አራት ዜሮ አራት ሀያ ስምንት ሀያ ስምንት ሰላሳ ስምንት ሰላሳ ስምንት አዎ ስንት ብር ነው?
እ ስንት ብር ነው?
ሶስት ሶስት መቶ ሶስት መቶ አዎ መቼ ነበር?
ትናንት
እሺ እሺ processing ላይ ነው። እሺ ቆይቶ ይገባልሃል። ብዙ transaction ስላለ ነው። ሳንቲም ፔዎች ጋር inform አደርግልሃለሁ።
እኮ ትናንት ነበረ። እስካሁን ምንም አልገባም ልክ ነው። አዎ ብዙ transaction ስላለ ነው እና ይገባልሃል።
አልገባም። አሁን አልገባም። አዎ processing ላይ ነው።
እሺ።
እሺ ያሳውቅልሃለሁ። ስለደወልክ እናመሰግናለን። መልካም ቀን።